ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልሽ ልጅ withdraw አድርጌ ነበር። አሁን ስንት ብር
ሁለት ሺህ ብር የደወልኩበት ስልክ ነው?
አ
OK እሺ አንዴ ቆይ ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው አሀ፣ ዘጠኝ በሚለው ነው ወይስ ዘ- ዜሮ ዘጠኝ በሚለው ነው?
ዜሮ ዘጠኝ
እሺ አንዴ ይቅርታ ስንት ብር ነበር ያልከኝ?
ሁለት ሺህ ብር okay እሺ ያው ገብቶልሃል። እሺ አባ check አድርገው።
ኦኬ።
እሺ ስለደወልክን አመሰግናለን። መልካም ምሽት።